ሄሎ ሄሎ፣ ሰላም ጤና ይስጥልኝ። አቶ ምንል ጤና ይስጥልኝ።
አብሮ ይስጥልን። ከ summer camp ፕሮግራም ነው የምደውለው። ሴን for kids ኦች ነን።
ከየት ከየት?
እስቲ ሴን for kids የ summer camp ፕሮግራም ለልጆች የሚል Okay
አ፣ ከባለቤቶች ጋር ል- እ፣ እንመጣለን ብለው ነበረ በአካል
አዎ መተን ነበር እኮ ገብታ ነበር እሷ
የት
እ? አንዴ የትኛው የትኛው ሴንት ቆይ እስኪ። Hello hello hello ወይ Hello።
አቤት ይቅርታ Hello?
አድራሻው የት ነው?
አቤት አድራሻው የት ነው? ይቅርታ ሌላ ቦታ ነው እሷ። አድራሻው Okay ሰሚት የተባበሩት አለ ሰሚት የተባበሩት ጋር ዳተ ገብርኤል አለ ቦሌ ፓይ አሶሲሽን ውስጥ አለ ሰሚት የተባብ ቆይ እስኪ እኔ ስለማላውቀው እ፣ እስኪ አንዴ ቆይ
እሺ
ቦታውን እ፣ የሆነ እህት ያለች አናግሯት።
እሺ
ነው ሄሎ ሰላም ጤና ይስጥልኝ እ፣ እንትን ዲፔስ ትልኪልን አለሽ አድራሻው Hello አድራሻውን ላኪልን።
የትኛው የትኛውን ይቀርባቸዋል register- reg- አዎ ቦሌውን የቦሌውን
የቦሌውን ላክልህ አዎ የቦሌውን እሺ ቴሌግራም እሺ ቴሌግራም ላይ በዜሮ ዘጠኝ ሰላሳ አምስት
ችግር ሀያ የለም ሁለት ሀያ ሁለት mention አድርጊ ችግር የለም
okay እሺ